ሰላማችሁ ባካችሁ። ሄሎ ጤና ይስጥልኝ።
ሄሎ፣ ጤና ይስጥልን። ሰላም ነው እናት ሰላም ነው አለን። ውዝድሮ አድርጊ አራተኛ ቀኑ አለፈው።
እ
ውዝድሮ አዝዤ ነበር እስካሁን አልደረሰም።
እሺ አንዴ ጠብቁ። ቤተሰዊት ቁጥርን ንገረኝ።
ዜሮ ዘጠኝ አርባ አንድ ዜሮ ዘጠኝ አርባ አንድ ሰላሳ አንድ ሰላሳ አንድ
ዜሮ ሁለት ሰላሳ ስድስት ዜሮ ላይ ሰላሳ ስድስት መቼ ነው?
ሶስት ቀን አይሆነውም ብለሽ ነው።
ስንት ብር ነው?
አንድ ሺህ ብር ማኮፈል ባክ አተቀመጥ
እ የሳንቲም ፔዎችን ስልክ ልስጥህና ተደውልላቸዋለህ። ከእነሱ ሳይት ነው ያለበው።
እኮ ቁጥራቸውን በምን ላገኘዋለሁ?
እሺ ልንገርህ።
እ በምን አንድ ስልክ ስጠኝ። ቆይ አንድ ስልክ ልቀበል።
እሺ እሺ፣ ሾርት እሺ።
ስለሆነ ችግር እሺ የለም።
እሺ፣ ቁጥር ንገረኝ። እሺ ንገሪ ያው ሄሎ ያው ንገረኝ። እሺ እሺ ዘጠና ሶስት ስልሳ ዘጠና ሶስት ስልሳ አዎ
እሺ አይ አጭር short ቁጥር ነው ዋና አዎ
እሺ እሺ